ይስጥልን።
Hello ጤና ይስጥልኝ። አሁን ደውዬ ነበር እና አምቡላንሱ እዚህ ስላለ ይዞን መምጣት ይችላል? ራስ ደስታ ይችላል።
ውስጥ ነኝ።
አዎ ቆይ አንዴ ስልክ ልስጣችሁና ለ CT scan ክፍል እ፣ ወረፋ ሲይዙ በአምቡላንስ ልንመጣ ስለሆነ ብላችሁ እሺ፣ አምቡላንሱ እዚህ ስላለ ሳይሄድብን ብዬ ነው።
እኮ ራስ እሺ፣ ደስታ ሆስፒታል።
እሺ። የማን አምቡላንስ ነው ያለው? ቆይ እዛ ይ- ይሄ እናንተው ይሄ እናንተው እንትን ነው አሀ የ- ዋሽንግተን።
እንደዛ ነው።
አዎ ያው፣ አዎ።
አናግራችኋቸዋል ታዲያ
እናናግራቸው።
እኮ ነገራቸውና
እሺ